ነው?
ትናንት ሁለት ጊዜ አስገብቼ ነበር ወደ ጀሙ ቴሌብር ላይ ቆርጦታል። እሱ ላይ ግን አሁን አላስቀምጥልኝ አለ ብሩን።
እሺ ቴሌፎን ስላክስ message አለ።
normal message ኡ ገብቶልኛል። አሁን እሺ እሱን screenshot አድርገው ቴሌግራም ላይ ላኩ።
ቴሌግራም account የለኝ፣ አይሰራም ቴሌግራም።
በሌላ ሰው ስልክ ይላኩ።
እሺ፣ ቻናሉ በሚል የቴሌግራም ቻናል
የቴሌግራም ቻናላችን
እ ዜሮ ዘጠኝ ሰባ ስምንት ያዙ ስልክ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ
ሰላሳ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት አዎ እሺ እሺ